ሄሎ ሄሎ፣ ጤና ይስጥልኝ። ምን ልታዘዝ? ቴሌቪ
አይ ብሪidhaan irraa utaa fakkiin sinii kanarraa yeroo baay'ee birriidhaan irraa muramaan
ሄሎ
አቤት ሰላም ጤና ይስጥልን።
ሰላም ጤና ይስጥልኝ
አለን ምን ልርዳዎት?
ጤን ሲም ላይ ብር ትቆርጣላችሁ ሁሉ ቀን ሁሌ ቀን እንደዚህ ምን አሉኝ? ምን አሉኝ?
ብር ትቆርጣ የቆረጣ ነው እና በቃ የቴሌቪዥን ደንበኛ ስለሆኑ በየቀኑ ትኬት ስለሚሸጡት ነው። በሸጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛሉ።
ብር ምን ትቆርጣላችሁ እኮ
እኮ የቴሌቪዥን ደንበኛ ስለሆኑ ነው። ትኬት እየሸጡ ስለሆነ በሚሸጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛሉ።
እናመሰግናለን።
እሺ መልካም ጊዜ